ጤና ይስጥልኝ ተድላ ሄሎ ባቢሌ የወለደ ሰው አለ። ባቢሌ
አፋን ኦሮሞ ኤምቤ አማርኛ ኤምቤኮ
አማርኛ ኒም ቤክ ማፊን እንደኝ አውቃለሁ። በደንብ ነው የማውቀው።
በቃ እሺ ምን አልከኝ?
ባቢሌ ምጥ የያዘው ሰው አለ እንድደርሱልን።
ባቢሌ
አዎ
በ- እሺ ልደ- መልሼ ልደውልለት።
ታደለ አምቡላንስ አይደል?
አዎ ተድላ አምቡላንስ ነው።
እ?
ወደ ተድላ አምቡላንስ ነው። ልክ ነው።
አዎ ወደ ባቢሌ እ, ልደውልና ላረጋግጥና ልደውልሎት መልሼ አሁን
እሺ